ቤት ቤት ነው የምንረዳው።
account እንትን ብር አስገብቼ ነበርና ቆርጦ ቀረ።
message ደርሶሃል? ከምን account ነው ያስገባኸው?
ከራሴ account ከ CBE ብር።
እሺ CBE ብር ተቀናሽ መሆኑን የሚያሳይ የሚያሳይ text ይገባልሃል አይደል?
okay አዎ።
እሱን message ቴሌግራም ላይ ላክልን ከ CBE ስልክ ቁጥርና ከቤት ቤት ጋር አድርገህ ላክልን።
ኦኬ አሁን ቴሌግራም ላይ ካላኩ አንቺ ማየታች
ባየውም ካልገባልህ ለቻፓ ወይ ለሳንቲም ፔ ማሳወቅ ስላለብኝ በመሴጁ ነው ማሳወቃቸው። ለዛ ነው
እንጂ አንቺ ማየት ትችላለሽ። ቅድም ኢሳሳ ላይ ነው እንትን ያደረኩትና ሀያ ብር ቆርጦ ቀረ። ከአካውንት የቆርጦ አድርገን ስልክህ አዎ ይሄ ነው።